Tienes un plan. Hello. Hello. Hello.
ના હા ઈ જ દેજે મને લાગે માણસુના રાવે દે હર કી નગર
ወይ ሄዱ કર
ወይ አቤት ሰላም ነው። እግዚአብሔር ይመስገን አለን። እሺ እህ እህ ከእሷ ጋር የተነጋገራችሁት ደርሶ መልስ ማ እሺ እሺ እየሰማሁ ነው ያዳመጥኩት ነው ይቅርታ እሺ እሺ አምስት ሺህ ሰባት መቶ ከመ- አዎ፣ መጀመሪያ የተነጋገሩት ሰው የለም ግን እዚህ ተ- ሁሌ እኛ የምናስከፍለው ያየሁት አራት ሺህ አምስት መቶ ስለሆነ ነው ሶስት ሺህ አምስት እሷ ሶስት ሺህ አምስት መቶን ግማሽ ነው ያለ ያለችው ስምንት መቶ ሁል- የአንድ ሰዓት አምስት ሺህ ሰባት መቶ ሀምሳ ነው ነው የመጣው ከዚህ በፊት ተጠቅመዋል እንዴ ይቅርታ አዎ፣ እዚህ ጋር አራት ሺ አምስት መቶ የከፈሉትን አየሁትና ከዛ እሱ ላይ የሰዓት እ, እንዲጨምሩ ነበር ያልኩት። እስከ ዛሬ ስንት ነው የሚከፍሉት? አልከፈሉ ሳይከፍሉ ነው የሚጠቀሙት እስከ ዛሬ ወይስ እንዴ? አልገባ እ፣ እሺ እሺ፣ አንዴ መልሼ ልደውልዎት። እሺ፣ ይቅርታ hello ኤዱ እዚህ ግን ሰርተው የተ እ፣ አሁን አምስት ሺህ ሰባት መቶ ልክፈል ነው የሚሉት እዚህ አራት ሺህ አምስት መቶ ነው ያየሁት። አንዴ እሷ የላከችውን እ፣ ልጠይቃትና ከዛ text ላድርግልሽ። ካለዛ ራ- እሱን ትቀበያቸውና እናስተካክላለን። እ፣ አራት ሺህ አምስት መቶ ነው እኔም ያየሁት። እሱ ላይ የአንድ ሰዓት አይደል የሚጨምረው አ፣ ስምንት መቶ እሱ አምስት ሺህ ሰባት መቶ ለነገሩ ልዩነት ሊክፈልን ይፈራል ይናገባል ተጎዳ እንደውም ሰውዬው እስካሁን አልዘጉትም